ሄሎ ሄሎ
ጥልኝ ቤት ቤት
እንትን password ከፍቶ የነበረ ከሱ profile ላይ ለ security እንትን order ኡን data ውን change አድርገነዋል ምናምን ይላል። በቀይ በቀይ መስመር እሺ ለ for security reason ይላል data ን አስተካክል ይላል።
አንድ screenshot ም ትልክልኛለህ ቴሌግራም ላይ እሺ screenshot አድርገህ ትልክልኛለህ ቴሌግራም ቴሌግራም ስልክ ላይ የነበረ አልደረሰንም ማለት ማን የሚል ነው
ነው።
ማን የሚል ነው ጎኖ ምናምን ቤት የቴሌግራም ሲባል ስምህ ጎ እ?
የኔ ዘላለም
ዘላለም
አዎ፣ ዘላለም ዘውዱ ዘላለማ ዘውዱ
በዚህ በእኛ account ነው የላከው በዜሮ ዘጠኝ ዜሮ ሶስቱ አዎ
እሺ ወይ hi ትለኛለህ ሳዘጋ ስልኩን እየመጣልኝ አይደለም ዘላለም ዘውዱ የሚል
አልመጣም። አሁን hi ብዬ ልኬዋለሁ።
ብለኛል እሺ አ ይሄ ኬአይ ምናምን የሚል ነው
እ?
አይ አልመጣም ዘላለም በሚል ስም የመጣ text የለም ዘላለም ታንክ በሚል ይላል።
ስም አዎ የመጣ text የለም
እንትኑን መቀየር ይቻላል። ይሄ profile ኡ ምናምን detail ላይ ልሞላ ስል አ- እንትን አይላል አይሞላም። ምን ይላል?
እኮ ችግሩን አ- እኮ አይቼ እንድነግርህ ብዬ ነበረ screenshot ኡን የጠየቅኩክ
okay እንትኑን እ፣ ስንት ነው ያልሽኝ? ዜሮ ሶስት አርባ አራት
ሁለት ሰባት አርባ አራት
አዎ ሰላሳ ሰባት አርባ ሰባት
እ፣ እ፣ ዜሮ ዘጠኝ
ዜሮ ሶስት አርባ ሰላሳ አራት ሰባት አይደለም ሰላሳ ሰባት ሳይሆን አርባ አራት ዜሮ ዘጠኝ ዜሮ ሶስት አርባ አራት እሺ፣ ከዛ ሰላሳ ሰባት አርባ ሰባት
እሺ፣ እሺ እሱ ላይ ላክልንና እናየዋለን። እሺ ቲሙ ስላለ ችግር የለውም።
እሺ።
እሺ